Hello Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን ወይ ወጊሾ ኦንላይን መጋቢት አስራ ስድስት ይጀምራል የሚባል ነገር ሰምቼ ነበር።
አዎ መጋቢት አስራ ስድስት class እንጀምራለን።
Okay እና መመዝገብ እችላለሁ ኦንላይን?
ይቻላል። ስም ማን ልበል ሰላማዊት ግርማ
እሺ፣ ሰላማዊት ስልክ ቁጥር ልውሰድ። ዜሮ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ሀያ ሁለት ሀያ ሁለት ሰላሳ አራት ሰላሳ አራት ሀያ ሰባት
ሀያ ሰባት ሰባ ዘጠኝ ሀያ ሁለት ሰላሳ አራት ሀያ ሰባት አይደል? ሰላማዊት አዎ ሽሮ ሜዳ
ማስታወቂያችን ምን ላይ ነው ያየሽው?
እ፣ ቲክቶክ ላይ ቲክቶክ ላይ። እሺ አዎ ትምህርቱ የሚሰጠው በኦንላይን ከሆነ የምትማሪው አዎ ለሳምንት ለሁለት ቀን ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እንልካለን። ማየት ከጀመርሽበት ሰዓት ጀምሮ link ኡ ለሀያ አራት ሰዓት ያገለግላል።
እሺ ከዛ link ኡ ይጠፋል ማለት ነው። በሳምንት አንድ ቀን ለሚኖራችሁ ጥያቄ ኮሜዲያን እሸቱ ጋር Google meeting ይዘጋጃል። እዛ ላይ ጥያቄያችሁን ማቅረብ ትችላላችሁ።
እሺ አጠቃላይ ትምህርቱ የሚሰጠው ሀያ ሰዓት ነው። በ credit hour ነው የምናስከፍለው። አንድ credit hour ዋጋ ሰባት- ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳ ለሀያ credit hour ክፍያችን አስራ አምስት ሺህ ነው ማለት ነው።
Okay
ልመዝግብሽ
እ ልመዝግብሽ?
Okay በባንክ ነው transfer?
አዎ አዎ፣ account ልክልሻለሁ እኔ አሁን።
እሺ ቆይ እንትን ልበልና እደውልልሻለሁ መልሼ አይሻልም?
ችግር የለውም ችግር የለውም።
እሺ እሺ መልካም ቀን።